ሄሎ ሰላም ነው? ፍቅር ነሽ? ፍቅር ነሽ?
ፍቅር አዲስ ነኝ።
እሺ ተሳሳቢ ነበር። አዎ ወደ ማረጥ ማነ አይሳ ነው ማነ
አይሳ ነው ነኝ። አዎ
አይሳ ነው አሳቆሻል
እና ብራን መጥቷል።
እያደረገችልህ ነው። እሺ ብራን መጥቷል። ታዩልኝ መብራት መጥቷል።
አዎ እነ ብራን ነው።
ስሚ መብራት መጥቷል። ታይ- እሺ በቃ እሺ ስሚ ቆይ ቆይ እና አርኒንጉን አስተካክል።
እሺ
አርባ ዘጠኝ ሰላሳ እሰማለሁ።
ነበር ማለት እ
እሺ እሺ ሰምተሽኛል?
ስሚኝ
አርኒንጉን አስተካክል።
አርባ ዘጠኝ?
ሰላሳ አራት ሰላሳ አራት
ይሄ አሁን የነገርከን ኦርደር ነው። መብራት መጣው ኦር ነበር። አዎ ሁለት ነጥብ ሁለት ነው የሚያሳየኝ ኪሎ ስንት ቆጠረልህ?
ሰላሳ አምስት
order number ኡን አንዴ ታስታውሰኛለህ? ይቅርታ
አርባ ዘጠኝ ሰላሳ አራት
አርባ ዘጠኝ ሰላሳ አራት አዎ
ሎዛ እሺ check አደርግላለሁ። እሺ check አደርግላለሁ። እሺ